Hello እግዚአብሔር ይመስገን።
ትዕግስት ከጅብጅብ ነው ደውሎልኝ።
እሺ እሺ
Okay የ- የዱ group ላይ ሎሚ አዛ ነበር እና የዱ ስልክ እያነሳች አይደለም። Driver እሺ ችግር የለም ያምጣው። እዚህ ወሎ ሰፈር አይደለ
Okay። አዎ ወሎ ሰፈር ቴሌ
ኮድ አሉት እቃውን እ?
ለማድረግ ኮድ አዎ አሉት።
አለን እዛ አለ። አዎ
ኦኬ።
በይደውል በዚህ በዚህ ነበር ቁጥር በዚህ ቁጥር ይደውሉለት።
ይደውል። አዎ አሁን ከመጣ ውረድ እችላለሁ። መጥቷል።
Okay። አይ ደርሻለሁ ብሎ አሳውቁን። ለይን ቁጥር ሰጡና ይደውልልኝ።
አዎ ግቢ ከገባ መውረድ እችላለሁ።
Okay። Code ም ስጡትና አሁን እራካለሁ።
እሺ ልውረድ አሁን ነው መልሰህ ታሳውቀኛለህ ወይ ይደውልለታል።
የሹፌሩን ቁጥር ላክልኝ ንገረኝ ከፈለግክ።
Okay። እሱ ይደውልለታል። ስልኮትን ሰጡ።
እሺ እሺ እሺ እሺ መልካም